Hello
ፓስታ በሀያ እንትን ብዬ ነበረ stock የለም ነው ምናምን ብላችሁኝ ነበረ።
okay እሺ፣ ታደርግልኛለህ?
በዚህ ቁጥር ነው?
አይ ሌላ ቁጥር ነው።
እሺ ይንገሩኝ እስኪ ቁጥር ዜሮ ዘጠኝ ሰማንያ ሶስት
0983 አርባ አምስት 45 ስልሳ ሁለት ስልሳ ሶስት 62 63 ሳምራዊት በሚል ነው። okay እሺ okay ፓስታ አዎ በሀያ የታዘዘ ነበር። refund አልተደረገለትም ብሩ?
አይ refund ኡ ምንም ማለት ያው ካለ እንዲመጣልኝ ነው እንጂ refund ኡን ሲለኝ እንኳ ትቼ ታየው ብዬው ነው refund ኡን።
okay ስለዚህ product ኡን የፈለጉት አዎ ነበር።
እሺ እሺ check አድርጌ መልሼ ልደውሎት።
እሺ እሺ እሺ እሺ